ሄሎ
ሰላም ነው አመዲ?
እንዴት ነሽ?
አለሁ ሰላም። ከቤት ቤት ነው የምደውልልህ እኮ እሺ።
አሁን የላክልን desk የስፖርት የምታጫወትበት ነው ወይስ አንድ ላይ ነው ከ GR ኡ ጋር?
አሁን አ፣ አሁን መጀመሪያ የላኩልሽ የነበረ ስፖርት ማጫወትበት ነበረ።
እሺ አ፣ መጀመ- አሁን ላ መጀመ- ሁለተኛ ላይ የላኩልሽ የስፖርት ማጫወት፣ ያኛው ደግሞ አዲስ ከሰው የገዛሁት ኮምፒውተር ነበርና በሁለቱም በዚህ ከሚሆን ብዬ እዛኛ ላይ እንድትጭኝልኝ ነበር የፈለኩት። ያኛው ኮምፒውተር ላይ መጀመሪያ ላይ የላኩልሽ እኮ ኮምፒውተር ላይ።
የጂያሩ እዛ ላይ ሆና የኬኖ እንትን ስለነበረ የኬኖ አይ የኬኑ ከሰው ነው የገዛሁት ኮምፒውተሩ ምንም አላጠፉትም እና ያው ተማረው ምናምን ስለሆነ ስላላጠፉት የሸጡት።
ነው።
አዎ አላጠፉትም ነው እንጂ እኔ ደግሞ ኮምፒውተሩ ያንተ ስለመሰለኝ ነው እኮ እንትን አይ፣ አይደለም አይደለም ያኛውን ማጥፋት ነው በዛኛው የምፈልገው።
ስላለ- አዎ እሺ፣ ያኛውን በዛኛው ቢሆን- አጥፍቼው በዚህኛው እገባለሁ አሉኝ። እሺ እሺ እሺ አሴት ልሽ መልካም ቀን እሺ እሺ እሺ